Hello
ጤና ይስጥልኝ።
አብሮ ይስጥልን።
መረጃ ፈልጌ ነበር።
እሺ ነበር ምዝገባ አልቋል እንዴ?
አይ አላለቀም። ነገ እስከ ነገ አለ።
OK እሺ ምን ምንድን ነው የሚያስፈልገው?
እ ያው እ ትምህርቱ ሀያ credit hour ነው።
አዎ በአንዱ credit hour ሰባት መቶ ሀምሳ ብር ነው።
አሃ።
በአጠቃላይ ሰ- አስ- አስራ አምስት ሺህ ብር ነው። እስከ ነገ ስድስት ሰዓት ድረስ አስር ሺህ ብር ነው። discount አለው።
OK ነገ ስድስት ሰዓት ላይ እ የአቀባበል ፕሮግራም አለ። ተማሪዎቹን የአቀባበል ፕሮግራም
ሰዓቱስ እንዴት ነው የ class ኡ?
class ኡ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። በሳምንት ሶስት ቀን
OK እሱን ነበር የፈለግኩት። አይ ከ clash ከ clash እንዳያደርግብኝ። ስለዚህ ከ- በሳምንት ሶስት ቀን ከአስራ አንድ ሰዓት በኋላ በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ሀያት ተስፉ ሞሎ የሚሰጠው ትምህርቱ
እሺ ተስፉ ሲኒማ ላይ
እሺ።
ለመዝገቦት
ቆይ አንዴ ደ- መልሼ እደውልሻለሁ። በዚሁ ደ- ልደውል መልሼ።
እሺ